ሄሎ
ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
እ የትሞወቅ አልጋ ልብስ አ አ ሰላም ነው?
እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነበር የምደውለው።
ከምን ከዊ ፕላስ ሶሉሽን
አልገባኝም።
እ ምን ባለፈው ፈልግ- አፕሊኬሽናችን ላይ ተመዝግባችሁ ነበር አይደለ?
ምን ፈል ምን ምን የ online የ online marketing አይነት application ነው።
እ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ልክ እንዳንቺ የተለያዩ ነገሮችን የሚሸጡ ሱቆች እዚህ application ላይ ይመዘገባሉ እና አንቺም ተመዝግበሻል። system ላይ ነው ቁጥርሽን ያገኘሁት።
እሺ አስታወስሽ?
አ እሺ ምን
እና አሁን የተመዘገቡትን አካውንቶች active እያደረግን ስለሆነ እ አንዳንድ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ። መጠየቅ እችላለሁ?
አዎ ጠይ እሺ የት አካባቢ ነው ያለው?
ኮልፌ እፎይታ ኮልፌ?
እፎይታ አ እሺ እ contact person አንቺ ነሽ? ሰዎች እቃ ቢፈልጉ አንቺ ነው ማግኘት የሚችሉት?
አ አ ማን ነው ስምሽ?
አዎ እኔን ነው የምታገኝ።
ስምሽ ማን ነው?
የትም ወርቅ የትም ወርቅ የትም ወርቅማ ሀይሉ
እ ሀይሌ ሀይሉ ሀይሉ ሀይሉ። እሺ አ ስልክ ቁጥር ይሄ ራሱ ነው?
አ
እሺ አስራ ሶስት አስራ ስምንት ሰባ አንድ ሰማንያ ሰባት የስራ ቀን ከመች እስከ መች ነው?
ከሰኞ እስከ ቅዳሜ ከሰኞ እስከ ቅዳሜ። እሺ እ ከስንት ሰዓት እስከ ስንት ሰዓት?
ከሁለት ሰዓት ተኩል እስከ አንድ ሰዓት
ከሁለት ሰዓት ተኩል እስከ አንድ ሰዓት። የድርጅት ሎጎ አላችሁ እንዴ?
እ የድርጅት ሎጎ አላችሁ?
የድርጅቱ የድርጅት ሎጎ
ሎግ ምንድን ነው ሎግ ሎጎ ማለት አሁን ማህተም?
ለ- no አይ አሁን ለምሳሌ ልክ ቴሌግራም ላይ profile picture እናደርጋለን አይደለ?
አ ልክ እንደዛ እዚህ application ላይም ያንቺ account ላይ profile picture የሚደረግ ማለት ነው።
እ ሻማ ሲበራ መሰለኝ ሻማ ሲበራ ነው ሎግ አለሽ እንደሱ አይነት የለም ቴሌግራም ላይ የኔን ስልክ እንትን ስትዪው እንደዛ ነው የሚጠች በቃ በሱ መስራት እንችላለን። ሎጎ ቢሰራልሽ አዎ፣ ፈቃደኛ ነሽ?
አ እሺ። እ ንግድ ፍቃድ TIN number ወይንም ደግሞ መታወቂያ ማግኘት እችላለሁ?
አዎ እ ለዛ ቴሌግራም ላይ መልእክት ልላክልሽ እና እሱ ላይ reply አድርጊልኛል።
እሺ እዚህ ስልክ ላይ ያለሽ ቴሌግራም?
በዚህ ስልክ አዎ አለ እሺ አሁን message እልክልሻለሁ ቴሌግራም ላይ reply አድርጊልኝ በፎቶ አንስተሽ።
እሺ እሺ የተመወርቅ አመሰግናለሁ። መልካም ቀን።
እ